ሄሎ ደንበኛችን ሳንጨርስ ነው የዘጉት።
እሺ
ሌላ ኬት ቀይረው ሞክረዋል።
አ- አረፋ እያደረገ ይኸውልሽ እንትን ጎሚኔ ነው እንትን ብሎብኝ ነው የምትለው ባርማ ነው ስ- ሲወጡ ስቀይር ሲወጡ ሲሊንደር ስቀይር አስቸገረኝ አለች።
እሺ ሙሉ ስም አልበል።
የምን የቀበሌው ነው የቤቱ ባለቤት ስም ቀበሌም ሊሆን ይችላል። መጣሪያ ቀበሌ ነው ቀበሌ ነው። የማናጀሩን ስልክ ልንገርሽ እ፣ ስም ልንገርሽ እሺ
ገብረ ስላሴ
ገብረ ስላሴ ማ
አይ አባት ስም ነው አላውቅም።
እሺ ስልክ ቁጥር ይነግሩኛል?
አ ስልክ ቁጥር የእሱ ልንገርሽ እሺ።
አዎ ዜሮ ዘጠኝ
ዜሮ ዘጠኝ አስራ አንድ እሺ ዜሮ አምስት ዜሮ አምስት
ሰላሳ ስምንት አርባ
ሰላሳ ስምንት አርባ አ
እሺ ልዩ ቦታው ቁልፌ ቀራኒው ምኑ ጋ ነው?
ኮልፌ ቀራኒዮ ቀራኒዮ መድኃኔዓለም ቤተ ክርስቲያን እሺ መዝግቤልዎታለሁ። የጥገና አመሰግናለሁ።
ይመጣሉ። እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ምሽት።